Hello ሰላም ጤና ይስጥልን እግዚአብሔር ይመስገን ኪሩቤል ነኝ። አዎ ከ WePlus ነበር የምደውለው የእኛን application አውርደው ነበር ነበር። አዎ አዎ ለአሽከርካሪነት ነው ለተጠቃሚነት
አዎ ለመጠቀም ነበር ያወራሁት።
አዎ እርሶ የተመዘገቡት ግን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና ብዙም ግልጽ የሆነ ነገር ማግኘት አልቻሉም አይደል?
እንትን አላረኩም እ፣ login በደንብ form ኡን አልሞላሁትም ነገር አዎ አሽከርካሪዎች እንትን የሚሉበት ላይ ስለሆኑ ነው። WePlus solution user ይላል የተጠቃሚዎቻችን ተጠቃሚዎቻችን የሚመዘገቡበት እዛ ላይ ቀላል ነው። ስም፣ የአባት ስም፣ ኢሜይል እና እ፣ ስልክ አስገብቶ register ሲሉት አ የታክሲ አገልግሎቱን አርባ አራት የምንሰጣቸው አገልግሎቶች ከሶስት መቶ ሀምሳ በላይ game እና አሸናፊ የሚያደርገውን referral code እዛ ላይ ማግኘት ይችላሉ። Play Store ላይ We Plus Solution user ብለው register ማድረጉ በጣም ቀላል ነው።
እሺ thank እሺ አመሰግናለሁ። መልካም የስራ ቀን ይሁንልዎት።
አመሰግናለሁ።